ሄሎ
ሄሎ ሰላም ጤና ይስጥልን።
ጤና ይስጥልን። እንትን ጨዋታ ለመጫወት ፈልጌ ነበርና እም፣
እንዴት እንደመጫወት ስለማላውቅ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና
አ ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ አለ። የእድል ጨዋታ አለ። መርጦ መጫወት ይችላሉ። ጥያቄና የደንብ መልስ በ coin ነው የሚጫወቱት።
እ ጥያቄና መልስ በኮይን በኮይን
ኮይን አዎ አዎ የድምፅ አለ እንዴ?
የድምፅ የለም። አይ ለጥያቄና መልሶችን የእድል ጨዋታን ደግሞ በመጫን ብቻ ብቻ ነው የሚጫወት።
እሺ በቃ እሺ መልካም እድል።
መልካም እድል ለእናንተ።